ሄሎ ጤና ይስጥልን ቤት ቤት
አረ እናንተ እኮ ምን ብር የሶስት ቀን የአራት ቀን አይገባም እንዴ?
እ ምን አልከኝ?
የአራት ቀን አይገባም? አራት ቀን ምንድን ነበር በሳንቲም ፔይ ሞክረክ ነው?
አረ እንትን በምን አባ በቻፓ በደወልክበት ቁጥር ነው?
ዜሮ ዘጠኝ ሰላሳ አራት እሺ ሰላሳ
እሺ ዘጠና ሁለት ሀያ ስድስት ከዛ በኋላ የት- ቆይቶ የነበሩ የገቡ አሉ።
እሱ ብቻ ላይ ያልገባልህ እሱና ሌላ አሉ። ሌላ መቶ ብር የዛሬ መቶ ብር አለ ምናምን ሶስት Withdraw?
መቶ ብር አለ። አ- አነ ዲፖዚት ኦኬ ዲፖዚት ነው። እሺ ሜሴጆቹን ቴሌግራም ላይ ላክልኛ።
ልክ ተልከዋል እንዳለ ልኪያቸው ደጋግሜ ልኪያቸዋል።
እሺ ማን ልበል ስምህን?
ያሩል እ?
ያሩል ያሩል እሺ፣ ሀይ ትለኛለህ? ያሩል አንዴ ያሩል ሀይ በለኝ።
ማኑት ነሽ እ?
ማኑት ነሽ ቤዛ ሚያወራ ሰው አለ ከላይ ወይ ላሳውቅልህ? ከላይ ሚያወራ ሰው ካለ አንቺ ይኸውልሽ በቃ ወደዛ ብዙ ጊዜ ሞከርኩኝ እንደዚህ ብዬ እንትን አደርግልሻለሁ አንቺ እንትን በይልኝ እሺ። ግን ያልገቡትን ብቻ ለይተህ ድጋሜ ላክልኝ። እሺ
ስክሪንሻት የተ ያልገቡትን እ?
screenshot ላይ አድርጌ ነው የላኩት ያለው ፔንድ እንትን አደርግልሻለሁ reply አድርጌ ነጥብ አድርጌ reply አደርግልሻለሁ ራሳቸው እሺ እሺ፣ አሳውቀኝ። እሺ ዛሬ
እሺ